ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ማሽን አስገብተን ነበር እናንተ ጋር ከስማሽ ነበር የምደውለው።
እሺ ማሽን ለ address change ማለት ነው።
እሺ አድራሻ ለውጥ በፕሮግራም ነው የሚመጣው
የኛ ቆየ በጣም እ?
ቆየ በጣም August ላይ እኮ ነው ያስገባሁት።
የማሽን ቁጥር ትነግረኛለሽ?
ፒኤምኤ
እሺ ፒኤምኤ ሁለት ሁለት ዜሮ ሀያ ስምንት ስምንት
PMA ሀያ ስምንት
ዜሮ ዜሮ ሀያ ስምንት PMA ዜሮ ዜሮ ሀያ ስምንት ስምንት ስልሳ
ስምንት ስልሳ check አድርጌ ላሳውቅሽ። አድራሻ ለውጥ ብቻ ነው
አዎ
ለውጥ
ልደውል መልሼ ወይስ
እ?
ደዊ መልሼ ልደውል?
አዎ እሺ ወይ እደውልልሻለሁ። እሺ እማዬ እ? እ?
እደውልልሻለሁ። እኔ check ላደርጋቸውና አገናኝሻለሁ።